ሄሎ
ሳይክል ፈልጌ ነው።
እሺ
እዚህ YouTube ምናምን ላይ አይቼው ነው TikTok ላይ።
አይተክ ነበር? እሺ አዎ፣ እ አሁን እንትን መዘግብና ምገዛ ከሆነ ከሁለት ወር በኋላ ስለሚመጣ አዎ።
ከዛ ያን ጊዜ ነው የምደውልልክ።
እሺ፣ እሺ። ዋ- እ- ዋጋውስ ይታወቃል እንዴ?
አዎ ስንት ነው?
መቶ ሀያ ሺህ ነው። አሁን እ፣ discount እ፣ ታርጎ ነው እንጂ መቶ ሀምሳ ሺህ ነበር።
ባጃጇ ነች?
ሳይክል ሄሎ፣ አይደል ያልከኝ?
አዎ፣ አዎ፣ ሳይክሏ እኮ ሳይክሏን ነው እየነገርኩህ ያለሁት።
የኤሌክትሪክ ነች እሷ?
አዎ በሁለቱም እ፣ በፔዳልም በኤሌክትሪክም ነው የሚሰራው።
በቃ እደውልልሻለሁ። እሺ፣ እሺ መልካም ቀን።
እሺ።